ጤና ይስጥልኝ። ከአሪፍ ፔ ነበር የምደውልሎት አሁን ደውለው ነበር ተቋረጠ።
አዎ በዚህ ስልክ ቁጥር ነው እርስዎ ቴሌግራም የሚጠቀሙት? አሁን በደወልኩሎት።
አዎ በዚሁ ነው የምጠቀመው።
እሺ እኔ text አድርግሎትና screenshot ኡን ይልኩልኝ። text ላድርግሎትና screenshot ኡን ይላኩልን እርስዎ።
እርጊ በቴሌግራም ነው የምልክልሽ?
አዎ በቴሌግራም text አድርግሎትና ስክሪንሻቱን ይልኩልናል የቆረጠቦትን።
ኦኬ እሺ እሺ፣ መልካም ቀን።